ሄሎ
ሄሎ ሄሎ ትምህርት ቤት አዎ ይስጥልን እሺ ምን ልርዳ
እ፣ ትናንትና deposit አድርጌ ነበረ እና ተቆር- ተቆርጦብኛል ግን አልገባልኝም መቶ ብር እሺ ስልክ ይሄን ነው የምትጠቀመው ቤት ለቤት አይደለም አስራ ሁለት ሺህ ልንገረው ስልኩን ንገረኝ ሄሎ
ሄሎ ዜሮ ዘጠኝ አስራ ሁለት ንገረኝ እሺ
ስልሳ ዘጠኝ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰባ አራት እሺ ስንት ብር ነበር መቶ ብር መቼ ዛሬ ነው ትላንትና ትላንት
ጠብቀኝ አንዴ ሄሎ ሄሎ ሄሎ አሁን ገብቷል ቼክ አድርገው
እሺ አመሰግናለሁ እሺ እሺ እሺ